እሺ ሄሎ
ሄሎ አቤት
ጤና ይስጥልኝ።
አብሮ ስል
ጴጥሮስ አቤት እ ትናንት ደውለህ ነበር አይደለ? ቅሬታ ነበረ አይደለ? ጫጭቶች ቆይቶብኛል አዲስ አበባ አንድ ወር ከሰባት ቀን ብለህን ነበረ።
አ መቼ ነበር ያዘዝከው ጫጭቶቹን? አሁን ላይ አሁን system ላይ ስ- check ስናደርግ የለም እና በአንዴ ስም እ- የተመዘገበ የለም እና መቼ ነው ያዘዝከው አንተ?
ጥቅምት አስራ ሶስት ነበርና
እህ Hello ጥቅምት አስራ ሶስት ነበርና ከመጡ እሺ።
በኋላ እ- በእኔ ስም የመጣ አያለው ገዳም የሚባለው ነገር እ, ወስዶ ነበረ።
እሺ ከዛ የእኔ ስም ጠፍቶ ቆየና አሁን ዛሬ ጠዋት እ፣ ነው እየደረሰልኝ። አሁን ደርሶልኛል።
አ ደርሰዋል እንዴ?
አ፣ አሁን ገብቶልኛል። ዛ- ከወሩ ካለፈ በኋላ ትናንትና ማታ የወጣው ነው ዛሬ ደረሰልኝ።
ስለዚህ ደርሰዋል አይደለ? ቅሬታ መፍትሄ አግኝተዋል ማለት ነው። በ- አ ዞሮ ዞሮ አይደለ?
ተመልሶልኛል። አ ተመልሶልኛል።
እሺ መልካም ጊዜ። እሺ እሺ እሺ